መሪ ምስለ ተመሪ ሃሌሉያ ሃሌሉያ ሃሌሉያ። በዚህ በቤቱ ማቅናት ነው። በእንተ በዮሙ ወስነ ገድሎሙ ለሰማይት አቀድም አእኩቶቶ ለእግዚአብሔር በእንተ እግዚእነ ኢየሱስ ክርስቶስ። መሪና ተመሪ እስከዚህ እስከ መጨረሻው ይዘልቁታል ማለት ነው።